Hello ጤና ይስጥልኝ
ቴሌዌን ተመዝግቤ ነበር። ሽልማት ማግኘት የምችለው ስንት ነጥብ ታመጣ ነው? ስንት ነጥብ ታመጣ ነው?
ነጥብ ሳይሆን እንትን ነው የሚያደርጉት እ ጥያቄና መልስ ሲመልሱ
እ
ጥያቄና መልስ ሲመልሱ ትኬት ይሰጡታል። ትኬት ሲኖሩት እ ይጫወታሉ። የእድል ጨዋታ
እሺ
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እሺ ጥያቄና መልሱ ግን በአማርኛ መሆን አይችልም።
አይችልም። ስልኮት smart ካልሆነ አይቀየርም። ትንሿ ስልክ አታነብም።
አ፣